ጤና ይስጥልኝ ለስፖርት ነው እባክዎ የሚረዳው?
ጠዋት ከእናንተ ጋር ተነጋግረን ነበር በቴሌግራም ነው ላኪልኝ ያልሽው ብር ልኬ ነበር ከእናንተ ወደ ቴሌብር እና አልገባም ያልኩሽ።
ቴሌግራም ላይ ከላኩ መልስ ቴሌግራም ላይ ስለምሰጥዎት በትዕግስት ይጠብቁ።
በቴሌግራም ሳይሆን ላኪልኝ ያልሽ እንትኑን አንስቼ ቴሌግራም ላይ ልኬያለሁ ነው ያሉት አይደል አሁን?
እንትኑን ነው የላኩት ፎቶውን የ transaction ኡን እኮ ቴሌግራም ላይ ነው የላኩት።
አዎ አዎ በትዕግስት ይጠብቁ ቴሌግራም ላይ እናሳውቅዎታለን መልሱን።
እሺ እሺ